ጤና ይስጥልኝ ሁሉ ስፖርት ነው ባኮም ለዳው ጤና ይስጥልኝ እቴ እንትን ከቴሌብሩ ውጭ በምንድን ነው የሚቆረጠው?
ከቴሌብር ውጪ አዎ ለመቁረጥ ትኬት
አሁን technical የሆነ ችግር አጋጥሞ ነው። አሁን በምነግሮት መሰረት በቴሌብር deposit ማድረግ ይችላሉ።
እሺ ከ- ከቴሌብር ወዴት ነው የምልከው?
ቁጥር አ?
ሰጥቶታለሁ። ወደዛ ቁጥር ያስገቡና ደረሰኙን በቴሌግራም ይልኩልናል።
በቃ እሺ አሁን ነው የምትልኪኝ?
ቁጥር ያዙ ልነግሩት ነው እሺ ቆይ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ቆይ እስኪ እቴ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ አምስት ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ይቅርታ እስኪ ድገሚልኝ።
ዜሮ ዘጠኝ ሰላሳ ሁለት አዎ ሰላሳ አምስት አዎ አስራ ዘጠኝ ስልሳ ስድስት አዎ ፍትህ አምላክ ማርዬ
ፍትሐ አምላክ ማርዬ አዎ ከዛ ደረሰኙን በቴሌግራም ይልኩልናል።
በዚህኛው ስልክ ቁጥር የያዙ የቴሌግራም
እሺ ሌላ አለ?
አዎ
እሺ ይሄኛው የቴሌብር ነው አሁን የነገርኩት።
አዎ ከዛ ደግሞ የቴሌግራም ደግሞ የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እና ሙሉ ስሞትንና
አዎ ሁሉ ስፖርት የሚጠቀምበትንም ስልክ መላክ እንዳይረሱ።
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት እዋ በ- ይቅርታ ያችኛው ጠፋችብኝ የመጀመሪያው
ለምን ዘጠኝ በቀጥታ ሰላሳ ሁለት ይዙት ደንበኛችን አይ የሆነ ቦታ ሆኜ እኮ በስልክ እያዝኩት ነው አሁንማ ዜሮ ዘጠኝ ሰላሳ ሁለት አዎ ሰላሳ አምስት አስራ ዘጠኝ እሺ ስልሳ ስድስት ስልሳ ስድስት እሺ
አዎ እሺ አመሰግናለሁ